hello
ሰላም ነው?
ሰላም ጤና ይስጥልን። ቴሌብር
ያ እንትን message ደርሶልኝ ነበር እና አልገባኝም ግን እንዴት እንደመጣው።
እሺ ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ መጀመሪያ። አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ላይ ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ። ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ፣ እድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ። ጥያቄና መልስ በኮይን ነው የሚጠቀሙት።
እሺ
እሺ እናመሰግናለን።
ምንም አይደለም። እሺ እሺ